ሄሎ ጤና ይስጥልኝ ከቢጂአይ ነበር የምንደውለው።
ሄሎ፣ ጤና ይስጥልኝ አቤት።
ከቢጂአይ ነበር የምንደውለው።
እሺ እሺ።
ተቆረጠ።
ኦፍ ተቋርጦ ነው እንዴ?
ያው ደውሎ እሺ
ተመዝግቦሎ
አዎ። አሁን እኮ ማነች ሮዳስ ነው ያለችኝ።
በስተት ነው የእርሷ ቁጥር ጋር እሷ ጋር የተደወለ እንትን ብያለሁ እ እ?
ነው። እሺ በቃ በስተት ነው የእርሷ ቁጥር ጋር የተደወለ እናመሰግናለን።